አሎ
hello
hello hello
ሰላም ጤና ይስጥልን።
ጤና ይስጥልን አብሮ ይስጥልን። ሰላም ነሽ?
አለን አለን። ምን ልርዳዎት?
እ እንትኑ ምን message ኡን message ኡን ለማረጋገጥ ፈልጌ ነው። ምን የሚያ- ምን የሚያመለክት ነው?
እሺ message ኡ TeleWin game ነው። game ኦቹ ሲጫወቱ ሽልማት ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አ ሶስት ቁጥር ላይ ለመጫወት የሚላለ ጥያቄና መልስ የእድል ጨዋታ አለ። እድሎትን ሲሞክሩ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካሉ ሽልማቶች ያገኛሉ።
ኮከብ- ኮከብ- ኮከብ ዘጠና አምስት ሰማ- ሰላሳ ስድስት ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል።
አየ አየ በቃ አየ እሺ መልካም አየ እቀበላለሁ።